ጤና ይስጥልኝ ቢዜ ኢትዮጵያ የደነኝ ማኮ ምንድነው
ጤና ይስጥልኝ።
እግዚአብሔር ይመስገን። ምን ልርዳው ደንበኛችን?
ድራፍት ላይ ቅሬታ ነበረኝ እና
እሺ እ ምንድን ነው ቅሬታዎች ደንበኛችን?
ያው ከሁለት ዓመት ላይ ደንበኛ ነን። ነገር ግን እሁድና ቅዳሜ ሲሆን መምጣት ያሰኑ ጥለውኝ ያልፋሉ።
እሺ ይህ በተደጋጋሚ ነው የሆነው ደንበኛችን?
አ- አዎ በተደጋጋሚ ነው።
እሺ፣ አሁን ጭራሽም የ BGI- በቃ አላ ማለት አሁን የቢጃ- የእንትን የጊዮርጊስ ማለት ነው።
እሺ ደንበኛችን ልመዝግብሎት ቅሬታውን የ BGI ID ወይ ደግሞ TIN number ይንገሩ።
TIN number ዜ- ሁለት ዜሮ ሁለት ዜሮ
ወይ አንዴ እሺ እሺ ትዕግስት ትዕግስት ትዕግስት ነምበሩ ንገኝ ነምበሩ ንገኝ ያንቺ የለማ ንገኝ ንገኝ ጉርስ ያደረገ ንገኝ